hello ሰላም ጤና ይስጥልን ችብችብ እግዚአብሔር ይመስገን። እንትን አዝዤ ነበረ ከእናንተ እንትን ድርጅት በቆሎ እሸት እሺ ሶስት ቀን ሙሉ
አልመጣሉትም እንዴ
ይቅርታ በጣም ሀና ነው አስር ሀናው
ያው ግቢ ገብርኤል ዛሬ ወጥቶሎታል እኮ የት አለ ታዲያ
አልተደወለልዎትም ምንም ነገር እኔ እንደውም ደውዬላቸው ነበር በ- በመስለት ስልካቸው እንመጣለን አድራሻ አሉ ነገርኳቸው። ከስምንት ሰዓት ጀምሮ እስካሁን ወይ የቤተ ክርስቲያን እንኳን አልሄድም። ቁጭ ብዬ እነ- እነሱን ስጠብቅ
ቅርታሽ አንድ አጣርቼ መልሼ ልደውልሎት ማን እንደያዘሎት አጣርቼ እሺ እሺ የ driver ቁጥር ሰጥታለሁ እሺ